ጤና ይስጥልኝ ጉዳይ እባላለሁ። እባክዎ ምን ልርዳ?
ጤና ይስጥልኝ እመቤት፣ ዲሽ የሚያስተካክልልኝ ሰው ፈልጌ ነበር።
መልካም እሺ። ከዚህ በፊት ጉዳዩን ተጠቅመው ያውቃሉ?
አዎ አዎ፣ በቅርብ ተጠቅሜያለሁ።
እሺ። ዲሽ ምን አዲስ የሚስተካከል ነው ወይስ?
ነው የሚስተካከል፣ በቃ እንዲሁ ንፋስ እያንቀሳቀሰብኝ ማለት ነው። ገመዱን አስተካክሎ ሌላ solution የሚፈጥርልኝ ሰው ነው የፈለግኩት።
ይቅርታ መልሼ ልደውልሎት፣ ኔትወርክ ነው መሰለኝ ብዙ እየተሰማኝ አይደለም፣ መቆራረጥ አለው። መልሼ ልደውልሎት ከይቅርታ ጋር በሌላ ስልክ?
መልካም መልካም።
እሺ